እኔ ስፖርት ነው የምንለዳው።
ቆይ ምንድን ነው ብር አስገቡልኝ ያልኳቸው withdraw አድርጌ እኮ እስካሁን አልገባልኝ።
መቼ ነበረ ያመለከቱት?
ቆየ በቃ ሶስት ቀን ነው አራት ቀን ምናምን ሆነ ካመለከቱ።
ማነው ስሞች? ቴሌግራም ላይ መሀሚል
ማን?
መሀሚል
ውሃ
ሙሃ ሙሃ
ሙሃ
እ ችግር ካለው ወይ ንገሩኝ። ምንድን ነው ስፔሊንግ ጉድ ይንገሩኝ። እኔ ልጅ ቼክ ላደርግሎት ነው። ማን ነው የሚለው ስሞት?
ኤም ኦ ሙሃ ኤች ቤስት ኤ ነው
ሙሃ ፈንታ ፈንታ ነው።
ሙሃ ፋንታ።
እ
ሙሃ ፋንታ የሚል አልመጣልኝም። እስቲ ስልኮትን ይንገሩኝ።
ኤም ኦ ኤም ኦ ኤች ኤ
ኤም ኦ ኤች ኤ እሺ ትናንትና አውርተውን ነበረ ሲስተካከል ትናንትናም እናሳውቆ- እናሳውቆለ- እናሳውቆታለን ብለን text አድርገን ልወጣ አሁንም IT ዎች ሰርተው ሲያሳውቁን ወደ እርስዎ እናሳውቆታለን ስለዚህ በትዕግስት ይጠብቁን እኛ አስተላልፈንልዎታል